አሎ ሁሉ ስፖርት ነው። ምን ልርዳዎት?
አዎ አሁን ቴሌግራም ላይ ላክልኝ ብላችሁ ነበር እና ልኬላችሁ ነበር።
እሺ ሲስተካከል እዛው ላይ እናሳውቆታለን። ይጠብቁ።
እሺ አሁ- አሁን ልጠብቅ?
አሁን ሳይሆን እዛው ቴሌግራም ላይ ከታተሉ። በምንልክበት ሰዓት እንልክሎታለን።
መራባሽ አይ ብሩ ስላልገባልኝ አጋጣሚ ለመቁረጥ አስቤ ነበር። ናነሽ
እሺ ሲስተካከል እናሳውቆታለን እኛ
እሺ